ጤና ይስጥልኝ። አሪፍ ረዲት ነኝ የባኮ መርዶ።
ሄሎ ሄሎ፣ ጤና ይስጥልኝ።
እንትን እምቢ ብሎን ነበረ ኪው ግብር ላይ ጌም እንትን ብለን እምቢ አለ። ብላክ ቡል የሚለው እ ምን አሉኝ?
በመሀል ወጣብን፣ ራሱ ወጣ። ብላክ ቡል ፍሪ ሰጥቶን እ?
deposit ማድረግ ነው የተቸገሩት ደንበኛቸው።
አ- አይ አይደለም እሺ
እየተጫወትን game ኡን ወጣ ራሱ free ሰጠንና ወጣ ራሱ አልገባለ ተመልሶ ተመልሶ አልገባለ።
እሺ፣ ደንበኛችን እኛ አሪፍ ፔይዎች ነን።
እሺ ስለዚህ አ፣ ምናልባት ከ deposit ወይ ደግሞ withdraws ማድረግ ሲቸገሩ ምና- ምናልባት ብሮች መሀል ላይ ከተያዘቡት የምናስተካክል ነን።
እሺ የ game ውስጥ አዎ game ኡ ከተቸገሩት ወይ ቢበር ደግሞ እነሱ ያናግሯል።
እሺ እሺ እናመሰግናለን። ሌላ ምናልባት ከአሪፍ ጋር በተገናኘ የምረዳዎት ነገር አለ?
አይ የለም አመሰግናለሁ።
እሺ መልካም ቀን ይሁንልዎት።
እሺ